ሄሎ ሰላም ጤና ይስጥልን ቤስቲባል ሰላም ዊዝድሮ ጠይቄ አድሜን አፕሩቭ ምናምን ይለኛል።
ኦኬ አፕሎድ ይጠይቃል። ይሄ ቤት ቤት ስልክ ነው።
አዎ እሺ ስንት ብር ነው አባ?
አስታዎች
ስንት አስራ አስራ አራት ሺህ ነው።
እሺ አሁን ገብቶልሃል። check አድርግ እሺ። ስለደወልክ እናመሰግናለን። መልካም ምሽት።